ልኝ ዋሽንግተን ህክምና ማዕከል
ተነስተልኝ አቤት
ቡልቡላ ላይ የህፃናታችን ይኖራል ከሰዓት
አላው አለ እስከ ስንት
እስከ አስራ አንድ ሰዓት እስቲ ስልካቸውን ልስጦት
አይነት የሆነ ስልክ ነበረኝ አዲስ ስልክ ነው ማለት ነው እስኪ ምን አይነት ስንት ነው ቁጥሩ ዜሮ አስራ አንድ ስምንት ምናምን እ?
እሺ ንገሪኝ ችግር የለውም በቀን ነገር እስኪ ሞቸክ ላድርግ አንድ ስልክ ነበረኝ አይነት እሱ
ዜሮ ዘጠኝ ሰማንያ ስምንት ወይ እ፣ ልደውልና check ላድርግልዎት ይቻላል እሺ መልሼ እደውልልዎታለሁ እሺ